ጤና ይስጥልኝ Hello Visa ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ እንስጥዎት?
እ ሰላም ነው?
እግዚአብሔር ይመስገን።
አይ አሁን ደውዬ ነበረ።
እሺ
እ ግን ያው የእነሱ ስልክ አይሰራም።
አይሰራም?
አ- ምንድን ነው አሁን በአንቺ በኩል ልታግዥኝ የምትችይው? እኔ ማሟላውን አሟልቼ okay እሺ። የየትኛዎቹን ነው የፈለጉት? የቱርኩ ነው የሳውዲ ነው ያል- ያልሰራው?
የሳውዲ የሳውዲ የትኑ የቱርኩ busy ነው የሚለው የሳውዲ አይነሳም።
okay እሺ። ስለዚህ አሁን እርስ- እ የቱርኩን እንደነገርኩት ጠዋት ነግሬዎት ነበረ። እ ም።
ቦሌ እስማን ፕላዛ ህንጻ
እ የቱርክ ኤምባሲ